ራሴን ያስደነገጥኩበት
አብሮ ይጥልን withdraw ላረግ ፈልጌ ማለት ነው።
እሱ
እንትን ዜሮ ዜሮ ነው maximum limit ኤ ዜሮ ዜሮ ነው። እንዴት አድርጌ withdraw ላረግ?
በስ በስልክ ቁጥር የደወልክበት ነው?
አ- አይደለ- አ- አይደለም እሺ ቁጥሩን ንገረኝ አንድ check ላድርገው።
ዜሮ ዘጠኝ አርባ እሺ አስራ አንድ እሺ አርባ ዘጠኝ እሺ ሰባ
ጠብቀኝ እሺ አንዴ ኦኬ
hello ወይ
limit ደርሶብነው እና ላለቃ ያሳውቅላለሁ upgrade እንዲያ- እንዲያደርግልህ እና ላሳውቅልህ። አሁን ግን ወጥተዋል። ቴሌግራም እስከ ነገ update ያደርግልሃል። ነገ ይቅርታ
please ከቻልሽ አሁን አድርጊልን። እሺ game ስለምንጫወት እንዳይበሉ ከቻልሽ ገባኝ ገባኝ አሳውቅልሃለሁ። ግን ከ- አሁን ከስራ ስለወጣ ኦንላይን ላይ ከመለሰልን መልሰልን፣ ካልሆነ ደግሞ እስከ ነገ ጠብቀው ከይቅርታ ጋር እሺ።
እሺ እሺ እሺ፣ መልካም ቀን